እኔማ ሄሎ ወይ ወይና ዝንዬ እንዴት ነሽ?
ሰላም ነው አለም አለች?
አለም አለም ፀሐይ አለች። አዎ፣ አለም ስትይኝ የእኛ አለም ጋር እኮ እኔ እሷን እንዳትልኪብኝ አለም ንገሪያት። እኔ እሷን አልፈልግ አለም ፀሐይ ነው የፈለግኩት እኔ አለም አልሻ እንደ አስተካኪያትም ስትጠሪ እኔ ማቆላመጤ ነው ማቆላመጥ እሺ፣ ማቆላመጥ
ምን ልበላት?
እ? ወተት ምን ልበል?
ወተት ሁለት እንግዶች አሉ በያት።
እሺ እሺ ዝም እሺ አለም ፀሐይ